ማታ ከሆነማ እንዴት ታስመጣለህ?
Hello
ሰላም አባ withdraw አድርጌ ነበር።
እሺ፣ በዚህ ቁጥር ነው ቤት ቤት?
አዎ በዚህ እሺ፣ check እያደረኩ ነው። አንዴ ጠብቀኝ። Hello ወይ አባ ስንት ብር ነበር?
አስራ አምስት እሺ፣ አስር ሺህ እና ከዛ በላይ ሲሆን እኛ ነን approve እናደርግላችሁ።
እ፣ እሺ ሁሌ ቶሎ አይገባም ማለት ነው።
አዎ
እሺ፣ approve አድርጌልሃለሁ።
እሺ አሁን አመሰግናለሁ።
እሺ፣ አመሰግናለሁ።
እሺ፣ መልካም ቀን